Hello ጤና ይስጥልን።
Hello ጤና ይስጥልን።
Hello hello
ከ Flintstone ነበር የደወልኩሎት።
Hello ከ Flintstone Homes ከዚህ በፊት ስለ አክሲዮን ጉዳይ ወርተን ነበርና ወደ ቢሮ ብቅ እላለሁ ብለውን ነበረ። Hello
Hello hello
ስለ አክሲዮን ጉዳይ ወርተን ነበር ከዚህ በፊት
ያሰቡ እንጂ
የአቶ በድሉ ስልክ አይደለም? የአቶ በድሉ ስልክ አይደለም? እና ወደ ቢሮ እመጣለሁ ብለውን ነበረ። እንዴት ነው አልቻሉ? እም
አልቻልኩም።
እሺ እሺ መልካም